ድል ትምህርት ቤት ሄሎ
ሰላም ነው።
እግዚአብሔር ብር ይመስገን።
ብር ብር ከቤት ልጅ ጋር ውይይት አድርገን ነበረ እሺ
እና እስካሁን ድረስ አልገባልንም።
እ መቼ ነበረ?
ትናንት ነው።
ትናንትና እም ቤስት ቤት ስልክ ቁጥር የደወልክበት ነው?
ዜሮ ዘጠኝ ስልሳ አራት ዜሮ ዘጠኝ ስልሳ አራት
ሃምሳ ስድስት እሺ
ዜሮ ሰባት ዜሮ ሶስት
ስንት ብር ነው?
ሶስት ሺ አምስት መቶ አንድ ሺ አራት መቶ እና ሶስት ሺ ስምንት መቶ ነው።
እሺ ጠብቅ።
ሶስት ጊዜ ነበር ቤት ሲሆናብኝ አልገባም እስካሁን ድረስ ከትናንት ጋር ጀምሮ
እሺ እሺ ትንሽ የ system ችግር አጋጥሞ ስለነበር ነው አንዴ ልየው እና confirm ተደርገዋል?
እም confirm ተደርገዋል?
ምናምን confirm ተደርጓል?
አዎ confirm ተደርጓል። ሶስቱም ተደርጓል ግን አልገባም እስካሁን ድረስ
እሺ ቆይ አንዴ ልየው አዎ።
Hello ወይ ለቻፓ አሳውቀናቸው ነበርና እና እስከ ነገ እናስገባለን ብለዋል። እሺ እስከ ኧረ ነገ ብሩን ባል ብሩን እንፈልገዋለን በጠዋት ይግባልን።
እህ
ብሩን ስለምንፈልገው በቃ በጠዋት እንድታስ አስገቡልን ነገር እሺ እሺ አሳውቀናቸዋል። የሁሉ ኧረ አሳውቃ አሳውቋቸው ዛሬ ሙሉ ቀን ሳንጫወት ነው የዋልኩት።
እሺ እሺ ይቅርታ እሺ በዚህ ምክንያት ማለት ነው።
እሺ የ system ችግር ነው። እሺ ይቅርታ system ኡን ማስተካከል አለባት። ደንበኛ customer ሲበዛ ምንድን ነው እህ ከስተምር ሲበዛ ምናምን ምንድን ነው?
እሺ እሺ እናስተካክላለን። እሺ